હા હા
ሄሎ ሰላም አደር
ሄሎ ሄሎ ሰላም አደርክ አለን አለን ሰላም ነው አለን እኔ ከቤስት ቤስት የሆነ አንድ ሺ ሰባት መቶ ብር ወደ ቴሌ ብር ልኬ ነበር ግን አልገባልኝም
እሺ አንዴ ሄሎ።
ተፈቀደች እሺ
ሄሎ
ወይ
ዊዝዶ አድርገ ነው
አ ከቤስት ቤስት ወደ ቴሌ ብር ልኬ ነበረ አልገባልኝም አሁን የደወልክበት ነው የቤት ቤት ቁጥር አ እሺ ስንት ብር ነው አንድ ሺ ሰባት መቶ ብር
confirm አድርጌልሃለሁ ገብቶላል እሺ አሁን check አድርገው እሺ አመሰግናለሁ እሺ አመሰግናለሁ መልካም ቀን እሺ